ፍሊንስቶን ሆምስ ሰላም እ እ ፍሊንስቶን ሆምስ ደውለው ነበር።
አዎ አዎ ሁሉን ደውለው- ፍሊንስቶን ነው።
አዎ ልክ ናት፣ ልክ ናት።
እሺ ስሟ እያዝልኝ ልጄ።
አዎ ምንድን ነው የምታወሩት ነገር አለ ማስታወቂያችሁ ላይ እና ያው የአክሲዮን ይ- ሽያጭ ላይ ነው ያለ ነው።
እሺ እ?
የአክሲዮን ሽያጭ ላይ ነው ያለ ነው አሁን
እ፣ አክሲዮኑ ምንድን ነው የምንድን ያው ነው?
የፍሊንስቶን ሆምስ የባለቤትነት ድርሻ የፍሊንስቶን ሆምስ ትንሽ የባለ- ድምፅህን ከፍ አድርግልኝ።
የፍሊንስቶን ሆምስ የባለቤትነት ድርሻ ማለት ነው። ያው አክሲዮን ማለት አሁን እየሸጥን ያለ ነው።
አዎ እ፣ ግን እ፣ መ- እሺ።
እ?
ምን አሉኝ?
አልሰማ እያለኝ
አክሲዮን ዋጋ ወይም የአንዱ ድርሻ ዋጋ ሰባት መቶ ሀምሳ ብር ነው። እ፣ አንድ ግለሰብ በትንሹ መግዛት የሚችለው ደግሞ ከመቶ ኧረ ለምንድን ነው የማይሰማው ልጄ? የኔ ጆሮ ነው።
እሺ መልሼ ልደውልለት ቆይ እሺ